ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ሰላም፣ እንዴት አረፈች?
እግዚአብሔር ይመስገን።
ፍሪጅ የሚሰራ ሰው ፈልጌ ነበር።
መልካም እሺ። ከዚህ በፊት ጉዳዩን ተጠቅመው ያውቃሉ?
አዎ፣ ሶስት ጊዜ ምናምን ተጠቅመናል። መብራትና ቧንቧ ምናምን አሰርተናል።
እሺ፣ እባክዎትን ሙሉ ስሞትን ይንገሩን።
ቤተልሔም በሊና
ቤተልሔም በሊና።
እሺ፣ በዚህ ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር ሊያዝ?
በዚሁ ማግኘት ይችላል።
አድራሻው ሴት አካባቢ ነው?
የፀሐይ ርሴት አካባቢ
እሺ ፍላጎቶቱን በደንብ እንድረዳ የእርስዎን መስፈርት የሚያሟላ ባለሙያ ለመላክ የተወሰኑ ተጨማሪዎች ጥያቄ አሉን። ምን ሆኖቦት ነው የተበላሸት? ብልሽቱን ያውቀውታል?
አይሰራም ነው እንጂ detail ኡን አላውቀውም።
እሺ የባለሙያ ጥያቄዎትን ለማስተናገድ የአገልግሎት ክፍያ በቅድሚያ መቶ ብር ብቻ የሚከፍል ይሆናል። ክፍያ የሚፈጽሙበትን የባንክ መረጃና ስለ ጉዳይ ውስን ዋስትና የሚያስረዳ ሰነድ አሁኑኑ በጽሁፍ መልእክት እልክልዎታለሁ። ክፍያ እንደከፈሉ በቴሌግራም screenshot ኡን ሲልኩልን በፍጥነት ባለሙያ ወደ እርስዎ ጋር እንዲመጣ እናደርጋለን ማለት ነው።
እሺ እሺ ጥያቄው ካለዎት የምትመደብሎት የስራ ባልደረባዬ ስለምትደውልሎት በደንብ የተብራራ ምላሽ ትሰጡታለች።
እሺ ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎ።
እሺ መልካም